Daoud wil aun abri de bos toegesbol ቆመ እንትኑ ሀምሳ ብር ከቲቢ ነው ውስጥ ያልኩ
ቀንሶበታል። ከእርሶ ላይ
እ
ደንበኛችን ላይ ነው።
አው ድቦ ስዬ አልኳም ገቡ ቀን message ልኮልኛል።
እሺ አ እባክህ ሙሉ ስሙን ንገሩኝ፣ ልምልብሎት
በዚህ ፈርዕ ዑመር ሐሰን ይሄ ስልክ ሳይሆን ዜሮ ዘጠኝ ዜሮ ስምንት እሺ ዘጠኝ ዜሮ ስምንት ዜሮ ስድስት
እሺ ዜሮ ስድስት ዜሮ ሁለት ዜሮ ሁለት አስራ አምስት
አስራ አምስት
አዎ።
እሺ ም- ሙሉ ስሙትን ይሁኝ።
አህመድ አበዴ ነው እ፣ እንትን ዋጆ አቤ ነው ይሄ ቁጥሩ ዜሮ ዘጠኝ ስምንት የተመዘበበት ማለት ነው።
ሲቢ ነው
ማለት ቀነሰ አካውንት የቀነበቦት ስም ማን አዎ።
ልበል? ለያዝ ዋሮ አዎ
ዋቶ ዋ- ዋቾ
ዋቾ አቡ አዎ በሲቢ ስም በቴ ፈርሐን ዑመር ነው
እ፣ ምን ያህል ብር ነው?
ሀምሳ ነው
እሺ ዛሬ ነው።
አሁን
እሺ አሁን ማለት ነው። እሺ አዎ።
እሱ ቁጥር ልትና በምሰጠው ቁጥር ቴሌግራም ላይ እስክራቱን ይልኩልኝ።
እሺ ንገረኝ ዜሮ ዘጠኝ ሁለት
ምን አልከኝ ዜሮ ዘ- ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሁለት no no አስራ አስራ ሶስት ዜሮ ዘጠኝ ዘጠና ሁለት ይኸው።
አስራ አምስት እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አስራ አምስት ዜሮ አንድ አስራ አምስት በቴሌግራም አይደል አዎ፣ በቴሌግራም ይልኩናል።
እሺ
የምረዳት አለ
ችግር የለም እሺ ለደወ-